እኔን አይደለም። hello አቤት።
ታመነ ከቢሮ ነበር የምደውልልህ።
እሺ አንዷ customer ደውላ ዛሬ እየሰራው አይደለም አልገባሁም አለኝ አለች።
ገና ነኝ እኔ ጭኜ አልወጣሁም ያልኳት።
አልወጣህም?
አ
እ፣ በቃ እኔ አይቀርም። ያው አሁን ዌራውስ እያለቀ ነው ያለው warehouse ነው ያለው ገና።
እያለቀልኝ ነው። አሁን ልጭን ነው።
okay እሺ በቃ ዛሬ ብዙ ነው፣ ደግሞ order ኡ ብዙ ነው።
እኮ ልወጣ ነው እየመጣሁ ነው ምናምን በላታ። ዛሬ አል- አልኳት መጣሁ።
ዛሬ አልሰራም ልጭን ነው አለኝ።
አላልኳትም። ሲ- ሲጀመር አላልኳትም። ስደርስ እደውልልሻለሁ ለመጫናችን አይቀርም አልኳት።
እሺ